hello hello ሰላም ጤና ይስጥልን።
ሰላም።
ሂዊ ኖት አዎ ከቺፕቺፕ ነበር የምንደውለው።
እሺ።
ያልመጣሎት ያልተቀበሉት product አለ ዛሬ?
ኧረ አዎ አዎ።
ምን ምንድን ነው? ያለው?
ሽንኩርትና ቲማቲም ትላንትና create አድርጌ ዛሬ እንደሚመጣ ተደውሎልኝ በዛው ጠፋ።
okay ቲማቲም አስራ አንድ ኪሎ አይደለ?
እ?
ቲማቲም አስራ አንድ ኪሎ አጠቃላይ፣ አዎ ሽንኩርትም አስራ አንድ ኪሎ።
አዎ ነገ መቀበል ይችላሉ?
አዎ ካመጡልኝ ያው እችላለሁ።
እሺ የት አካባቢ ይምጣሉት?
ቴሌ head office
ቸርችል
ቸርቸር ሳይሆን head office ፖስታ ቤቱ ጋር ድል በትግል እንዴት ነህ?
okay ቸርችል ድል በትግል ድል በትግል የሚባል ቸርችል ጋር ሳይሆን ድል በትግል ጋር ያለው ኢትዮ ቴሌኮም head office ያውቁታል። ድል በትግል ስትያቸው እሺ እሺ ይመጣሉታል። እሺ መልካም እሺ ጥሩ እሺ፣ እሺ እሺ እሺ።
ቻው።